ሪከርድ አለው እንዴ? ሪከርድ አለው እንዴ? ማሪ አለችሽ። እርግጠኛ ሪከርድ ይኖረዋል። ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልን።
ከቺፕቺፕ ነበር የምደውልሎት።
እሺ።
ያልመጣ አይተም ነበሩ?
አዎ መቼ ምን ዛሬ?
ነበር? አዎ ዛሬ።
የዛሬ መ ሁሉም መጥቷል።
ስለዚህ የቀረ order የለም፣ ሁሉንም ነገ ተቀብለው ነው እንግዲህ።
እጅ ላይ ነበር order ያደረጉት።
ትናንትና ነው ግን በሀያ እንትን ብሎ ነበረ። ትናንት አንድ ሰው ጎሎ ደውለውልኝ ነበረ እንዝጋውና ነገ ይመጣል አለኝ።
በደስታ እንግዳ ሰው አይደለ?
አዎ
አዎ እሺ። አሁን ይሄ ሙሉ አራት ኪሎን አልተቀበሉም አይደል? በሀያ ሶስት order ያደረጉትን አዎ በቃ እሺ፣ ነገ መቀበል ይችላሉ።
አዎ አዎ።
እሺ በቃ ነገ ይመጣል።
እሺ እሺ እሺ እሺ፣ መልካም ምሽት።
እሺ